hello ቤተሰቤ ነኝ።
hello ቤተሰቤ አቤት እንዴት ነሽ?
አለሁ።
ድምፅሽ በጣም ይቆራረጣል።
እሺ ይሰማኛል። እኔ ንገረኝ።
እሺ አርባ ዘጠኝ ስልሳ ሰባት አርባ ዘጠኝ ስልሳ ሰባት ምን ሆነብህ?
የቦሌ order ገባብኝ። በእናትሽ የፈጠነ ሰው
እ?
ካሳንቺስ ነው ያሉት። የቦሌ order ገብቶብኝ ነው
እስኪ አንዴ መስመር ላይ ጠብቀኝ።
እና ሁለቱም ፒዛ ስለሆነ ፒዛ ባግ የለኝም።
ሁለቱም ፒዛ ማለት
አ፣ ፒዛ ነው ማለት አዎ፣ አዎ ፒዛ የዴቦኔርስ አትላሱ።
አ አ
እሺ ቆይ አንዴ ወርደሩን ያውጣልኝና ልጠይቅልኝ።
እሺ ዳቦ ገዝተህ ነው እ?
ሰይድ ወጥቶልሃል? እሺ እሺ አመሰግናለሁ።